ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳዎት?
የቦነስ ተመላሽ አለ አ? ብር
በቦነስ አዎ፣ ተመላሽ
እሺ፣ ምን ነበር?
እና በዛ መቁረጥ አስኪል ቆርጥበት ነበር። ኦልድ ከአንድ አርባ ነበር ከዚህ በፊት ግን አሁን ግን
አዎ ከአንድ አራት ከአንድ ነጥብ አርባ በላይ የሆኑ ጨዋታዎችን ዘጠኝ ጨዋታዎቹ
አ ዘጠኙን ከዛ በላይ መሆን አለበት
ዘጠኝ ነው እያንዳንዱ ማለት ነው።
አልተቀየረም። አን- ግን እምቢ አለኝ እንደዛ ታዲያ
በምን በስንት ብር ነው የመደቡት?
በ በመቶ በመቶ አ እሺ። ጠቅላላ odd ኡ ከሀያ በ- ከሀያ በላይ ነው።
አዎ
እንደዛ ከሆነ እምቢ አይሉትም። እስቲ አንድ የተሳሳተ አስገብተው ሊሆን ይችላል ከአንድ አርባ በታች
እሺ እሺ ልሞክር እሺ